ሄሎ
ዋይ ቆይ እኔ ስል
አብራ ስትልን
ምንም ልወቅ
እዛ አሁን ማይክል ላይ ያለው ነገር ምንድን ነው? እስቲ
ሆነ ነው የሚሉኝ
ማይክል ውስጥ በእናንተ ማይክል ውስጥ ያለው ነገር ምን ይሆን? እኔን ለማገዝ የሚረዳ ነገር
እሺ አሁን ላይ ስምና ስልኮችን እየመዘገብን ነው። ሽ- ስለ ሼሩ ነው አይደለም የሚሉኝ?
እሺ አሁን ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ይጀመራል። ሐምሌ ሐምሌ አንድ ላይ እንደውልሎታለን።
እሺ እ፣ ስሙትም አልበል
መምህር ካሳሁን ከበደ እባላለሁ።
ማን አሉኝ?
መምህር ካሳሁን ከበደ ካሳሁን መምህር ካሳሁን ከበደ አዎ፣ አዎ።
ማስታወቂያውን ከምን ላይ ነበር ያገኙት?
ከኢቲቪ ቲቪ።
ከቴሌቪዥን አዎ።
እሺ እሺ፣ መልካም ቀን።
እሺ